hello ጤና ይስጥልኝ።
ሄሎ አቤት።
ትኬት ለመቁረጥ ነበር።
እሺ የስንት ሰዓቱን ነው መታደም የፈለጉት?
የስምንት ሰዓት
እሺ ስሞን ይንገሩኝ።
ሜሮን መንግስቱ
እሺ ስልክ ቁጥር ዜሮ ዘጠኝ ዘጠኝ አንድ አንድ አስራ አንድ ሰላሳ ስድስት
ሰላሳ ስድስት ዜሮ ሰባት እሺ ዜሮ አራት
ዜሮ አራት እሺ ለስንት ሰው ነው ቦታ ያስይዙት?
አንድ ሰው አንድ ሰው እሺ እሺ ትኬቱን እዛው በር ላይ ያገኛሉ። መግቢያ አራት መቶ ብር ነው።
እዛው ነው የሚከፈለው።
አዎ አዎ እዛው transfer ም cash ም ማድረግ ይችላሉ፣ መስጠት ይችላሉ።
ስለዚህ አሁን reserve አድርጌያለሁ ማለት ነው።
አዎ አሁን reserve አድርገዋል። እ፣ ትኬቱን በር ላይ እዛው ሲገቡ ያገኛሉ ማለት ነው።
ስንት ሰዓት ጀምሮ
አሁን ከጠዋት ጀምሮ እዛው ነን አለን።
እዛው እሺ እሺ እናመሰግናለን።